ሌላ ትኬት አላችሁ እንዴ? ሌላ ትኬት አላችሁ ለኪሩቤል ቢነት?
hello ጤና ይስጥልኝ።
ሰላም።
ከ BGI call center ነው እየደወልኩ ያለሁት ኪሩቤል።
እሺ። አዎ ኪሩቤል እሺ እ የሆነ አንድ ትኬት customer ደውሎ በተደጋጋሚ update አድርጓልና ሶስት ቀን አልመጡም
ማንም የቤት ነው የቀሰው ያለ።
የቤት ስንት ነገኛለሽ? ቢሮ ስላልሆንኩ እሺ መናኸሪያ ሆቴል
የት አካባቢ ይላል ቦታው?
አውቶቢስ ተራ ሀይሉ ጮማ አካባቢ
ሶስት ቀን ሆኖት ፍጹም ስላጣራ ብቻ ነገርሽ አ፣ ሶስት ቀን ሆነኝ ይላል። እስካሁን ድረስ አልመጡለትም በ- አልመጣልኝም አለ እና ሶስት መርካቶ ሆቴል አለ መናኸሪያ መናኸሪያ ሆቴል መናኸሪያ ሆቴል መልሼ መልሼ እደውልልሻለሁ።
እሺ አመሰግናለሁ።
እሺ እሺ